Hello?
Actually, ሰላም ነው?
ቤት
ቤስቲ የስ ማለት ምን ማለት ነው?
እ የስ ማለት የስ ማለት
አዎ ምን ላይ ነው
ቤስት ቤስት
እኮ? ምን ምን ስታረግ ምን ማድረግ ፈልገህ ነው?
አሁን የቤት እንግሊዝ ቁርጭ እኮ የስ ትያለሽ የስ ወይ ኖ ትያለሽ።
ለምሳሌ አሁን both team to score ብሎ yes ካለ ሁለቱም team ያገባል ማለት ነው። no ከሆነ ደግሞ እ?
አያገባም ማለት ነው።
ሁለቱም team አ- ወይ አንድ ጎል አንዱም አንድ ጎል ይገባል ማለት ነው።
yes ካለ both team to score ካለ ሁለቱም እ፣ team ኦች ያገባሉ ማለት ነው።
አንድ አንድ አንዱ ቢያገባ አለቀ ማለት ነው።
አዎ ሁለቱም ነው ማግባት ያለባቸው።
ግዴታ ማለት ነው።
አዎ እሺ